ይሄ ነው።
ጤና ይስጥልኝ።
እሺ አብሮ ይስጥልኝ። ሰላም ነው።
ጤና እግዚአብሔር ይመስገን።
እግዚአብሔር ይመስገን። የሆነ የስራ ማስታወቂያ አይቼ ነበር።
እሺ
እንዴት ነው ነገሩ?
ዩቲዩብ ላይ ቪዲዮን አይተሽዋል?
አዎ ቪዲዮን አይቼዋለሁ።
እስከ መጨረሻው አይተሽዋል?
አዎ አይቼዋለሁ።
እንደዚህ link አለ ከቪዲዮ ስር
አዎ link አይቻለሁ።
በ link ኡ ተመዝገቢ። አዎ በዛ link ተመዝገቢ ግቢና።
okay ወይ ደውሉ ወይ ብሎ link አስቀምጧል።
እኮ አዎ በ link ኡ ተመዝገቢ።
እሺ እናቴ አመሰግናለሁ።
እሺ